ማን ነበረ? hello ሰላም ነው?
ወይ?
ከቤት አለሁ።
ቤት ነው።
okay።
እ፣ ቴሌ ስንት ነበር ያልከኝ?
ቴሌ ሶስት እና ማዘጋጃ ሁለት።
ቴሌ ሶስት እና ማዘጋጃ ሁለት።
አዎ።
እሺ እሺ።
ደግሞ እንትን ምን shop ለአርባ shop deposit አድርጌ ነበርና
አሃ ፋይናንስ እቃ ከዛ ሀያ ጂአር እና ሀያ ኪሎን ነበረ የተባለው ኪሎን ስለሌላ እ፣ ለጊዜው ስልሳ ጂአር ላክልኝ። እዛ ቴሌግራም ላይ ጽፌያለሁ።
ጽፈሃል ቴሌግራም ላይ?
አዎ።
እሺ ችግር የለውም ነይላለን።
እሺ።
እሺ